ሄሎ አድማስ
ጤና ይስጥልኝ። ሄሎ ሄሎ አሞን
ወይ አቤት ማልበል
ጀማል እንደት ነህ?
እንዴት ነህ? ሰላም ነው አንተ ምን አወጣህ? አትደውልም እንደ ምን ነው?
አለው አለው በቃ ዛሬ እኮ እስቲ ልጆቹም አለው አጠገቤ እና ኤፌች ምን ላይ ደርሷል?
እ አናት ደረሰ ተስተካከለ የሎክሲት ነው ሎክሲት ጉዳዩ ምናምን ተስተካክሏል። እሺ ጀማልዬ እየተከታተሉት ነው ናይጄሪ ኢዲዲያ እንትን ያደርጉታል። ይህን ሳምንት የሚያልቅ ይመስለኛል። ዛሬ መቼ?
ያደርጋቸዋል ደዋሉ እንትን በሰዓት ነው?
አሳይተዋል። እ?
ዛሬ ነው ወይ መቼ?
አዎ ያልቃል። ይህን ሳምንት ጀሚሌ እ፣ እ?
በፊት ኤፍኤች ም- ምን አድርገሻል? ኤፍኤች እና ምን ለመቼ ነው አድርገሻል?
አሉ?
ደውለሽ እኮ- እኮ እየደዋወላችሁ ተከታተሉ ወይ ሮጥ ብለሽ እንጂ። እሺ እሺ፣ ጀሚሌ እየነገርኩህ እ?
ነው። ችግር የለውም። ሂሳብ ክፍሎች
እና በኋላ እንደውል ወይ ነገር
አይ በኋላ ሳይሆን ሮብ አካባቢ ሮብ